ሰላም ጤና ይስጥልን። ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልኝ አብሮ withdraw ያረግነው ብር እስካሁን አልደረሰኝም።
እ
ዝግሮ ያረግነው አመለክተናል እስካሁን አልደረሰ ሁለት ቀን ሆነ።
እስኪ ስልክህን ትነግረኛለህ?
ዜሮ ዘጠኝ ሀያ
እሺ
አርባ እ አርባ አምስት እሺ
ዜሮ ስምንት
እሺ አስራ ዘጠኝ
ስንት ብር ነው?
ሀያ ሺህ ብር
okay ሀያ ሺህ ከሆነ approve ስለሚጠይቅ ነው።
እ approve ስለሚጠይቅ ነው።
አስር ሺህ አስር ሺህ የተለያየ መስሎኝ ያደረገው።
ለየብቻ ነው።
አዎ መቼ ነበር ቀኑ?
እ መቼ ነበር ቀኑ?
አርብ ማታ ገሉ እ
አስር ሺህ ብር ነው አይደለ?
አዎ ሁለት ጊዜ ማለት ነው።
ቅድም ደውለህልኝ ነበረ?
አዎ
okay እሺ አሁን ድጋሜ ልላክላቸውና
እ ድጋሜ ልላክላቸው አሁን ከዛ approve ያደርጉታል። manually ስለሆነ ነው የቆየብህ። እሺ እ manually ስለሆነ ነው የቆየብህ።
ሁለት ቀን ሆነብን ታውቂያለሽ። ለዛ ነው አዎ manually ስለሆነ ነው። በጣም ይቅርታ